Hello?
Hello.
Number six?
Hello. uh, Hello.
Hello?
ዲስፒዝ ድሮ አርግት ለማድረግ ስለነበረ ትናንት ማታ ከዛ እስካሁን ጭራሽ አልገባኝም። ብሎ እ ከቤት ቤዝ ዲስታንሲንግ ድሮ አርግ
እሺ እስካሁን አልገባኝም።
እሺ፣ አንዴ ጠብቀኝ። ቤት ቤት ቁጥርህን ንገረኝ።
two five
two five
one nine
one nine
ዜሮ ስድስት ዜሮ ስድስት
ሰማንያ አንድ ሰማንያ አንድ
አርባ ሁለት አርባ ሁለት
አስራ ስምንት አስራ ሰባት አስራ ሰባት ባላንስድ የሆኑትስ
እ
ስንት ብር ነው?
ሶስት ነው።
እሺ